አወራሹ እንዴ? አወራሹ እውነት አውርተሽዋል። ከዛ አስገቢዋለሽ።
ያሉ ፈውቷል። ሄና
hello ሄላ?
ጤና ይስጥልኝ።
ሰላም እንዴት ነሽ?
ሰላም ከቺፕቺፕ ነበር የምደውልሎት።
እሺ order ነበሩት አደለ? ዛሬ አዎ።
የሚመጣው አዎ
አዎ። ይቅርታ በጣም location ያስገቡት የት ነበረ?
head office ቴሌ head office head office ነው አደለ?
አዎ እሺ። ስለዚህ ለነገ ልንልክሎት ነበር። ይቅርታ በጣም ምን ነው ዛሬ ነበር የምፈልገው
እ ከዚህ በፊት ጣፎ ነበር የሚመጣሉት?
እ ከዚህ በፊት የት ነበር የሚመጣሉት?
እዚሁ head office እዚህ head office ነው።
አዎ እሺ። ሽንኩርትና ቲማቲም ነው አደለ?
አዎ እሺ። በቃ ነገ እንልካለን ከይቅርታ ጋር።
ዛሬ መምጣት አይችልም አዎ። ዛሬ መምጣት አይችልም።
ምን ነው
እጥረት ስላጋጠመን ነው።
ነው እሺ እሺ እሺ እሺ፣ ይቅርታ በጣም ነገ እንልካለን።
እሺ።
እሺ፣ መልካም ቀን።